ጤና ይስጥልኝ የለው ቪዛ ሊዲያ ነኝ። የባንኮት ምን አይነት የጉዞ መረጃ ልስጦት?
አብሮ ሲጨምር ፓስፖርት
ምን አሉኝ? ደንበኛችን ድምጾት ይርቃል ትንሽ።
ፓስፖርት ተፈልጌ ነበር።
ምን አሉኝ?
ፓስፖርት ተፈልጌ ነበር።
ድምጾት ይርቃል ደንበኛችን ትንሽ።
በጣም
ምን አሉኝ? ደንበኛችን
ኔትወርክ ይቀራራል። ለዛ ነው ነው። እሺ አሁን ትንሽ ይሰማል።
ፓስፖርት ምናምን ፈልጌ ነበር እሺ
እና አካሄድ ሜጋ ነበረ። እዛ ነው የደወልኩት።
ምን አሉኝ? ደንበኛችን